ጤናችንን Hello Visa ኩሌን ነው የባኩት ማለት የጉዞ መረጃ ልስጦት።
የጉዞ መረጃ ፈልጌ ነበር። ምንድን ምንድን ነው የሚያስፈልገው? ማለት ፓስፖርት አለኝ።
ፓስፖርት አለዎት?
አዎ።
የት ሀገር ቪዛ ነው የፈለጉት? እርግጠኛችን ሄሎ፣ ሳውዲ ሳውዲ
የት ሀገር ቪዛ ነው የፈለጉት?
የሳውዲ የሳውዲ የሳውዲ በምን ነበር የፈለጉት? በስራ፣ በትምህርት፣ በቪዚተር ወይስ በቱሪስት?